Hello ጤና ይስጥልኝ።
ሰላም በቴሌ ብር ክፈሉ ተብለን ነበርና success እሺ።
ይላል። ሌላ ማድረግ ያለብን ነገር የለማ።
አይ የለም እዛው ል- upload አድርጉ እንትኑን link ኡን
ምን ምን
screenshot ኡን upload አድርጉበት የተመዘገባችሁበት link ላይ።
ያ successfully submitted ይላል።
በቃ thank you። እዚህ ስትመጡ እሱ ይታይና ይሰጣችኋል ትኬት።
Okay በቴሌ ብር ነው የከፈልነው። ልክ ነው።
አዎ አዎ፣ ችግር የለም።
እሺ thank you መልካም አመሰግናለሁ።
ቀን። እሺ